ሀሎ ይላል
አቤት ሰላም ጤና ይስጥልኝ።
ጤና ይስጥልኝ
አለን ምን ነበር?
ስኬት ነው አዎ፣
እሺ አንድ ከፍለን ነበረ ባለፈው እሺ
ሀሎ ወየ ይሰማኛል። እሺ
ሀሎ
ይሰማኛል። እሺ
ከፍለን ነበረ እሺ ቶልጌት የሚል እሺ ጠራላችሁ ተባለ ወይ ስልካችን አልሰማ ነው ወይ ምን- በምንድን ነው የምናረጋግጠው ሽያጭ ገዝታችሁ ነበር?
አዎ ሽያጭ እንትኑንም ሃርድዌሩንም እም። ስንት ብር እንደገና ነበር ኮምፒውተሩን- ማሽን የገዛችሁ?
ኮምፒውተሩን ደግሞ ከጎረቤት አስራ አራት ሺህ ብር ገዛል እሺ እኛ እናስጭንላቸዋለን ምናምን እኛ ከነሱ ጋር እናቀርባለን ብለውን ነበረ አሃ።
ሀምሳ ስምንት ሺህ ነው ምናምን ሰጠኝ ሺህ ከፈል እሺ ስልክ ልንገራችሁና እ እነ- እነሱ ናቸው ውል የሚያዋውሉት ውል እሺ ልክ እ እሺ ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ አሁንም ስልሳ
ስልሳ አሁንም ስልሳ እሺ ስልሳ ሁለት ስልሳ ሰባት ስልሳ ሁለት ስልሳ ሰባት
ስልሳ ሁለት ስልሳ ሰባት እሺ ውል ክፍል እዚህ ጋር እነሱ ጋር ልደውል አዎ አዎ